የለውም በላይ በላይ ከጣም ይወርዳል። ካስተመር ስልክ አታሳካኝ። በቃ አነሳችልህ እንዴ ላንተ? አነሳችልህ እንዴ ላንተ ስልክ?
አይሰራም፣ ጭራሽ አይሰራም እኮ ዝግ ነው።
በቃ ምግቡ ምግብ ቤት መልሰውና መልሻለሁ በል እሺ። አሳውቅ ደውለህ።
ጣም ሂጂ።
አዎ ምግቡም መልሰውና ላ cancel እንዲደረግልህ መልሰህ መልሻለሁ ብለህ ደውለህ አሳውቅ። ደውለህ መልሻለሁ ብለህ አሳውቅ።
እሺ